ሄላ ሄሎ።
ወይም ሄሎ።
ኤርሲ ምንድን ነው የሆነብሽ?
እንዴት መሰለሽ ውዷ እሺ እ፣ ትኬት ያዘብኝ ነው ልጅቷ እያለች ያለችው እና አልወጣም።
ኮፒ ላይ አልመጣልኝም ነው። አዎ እ፣ ካሸሯን ላይም አልመጣም።
ካሸሯን ላይ አልመጣም ነው። እኔ የለውም እዛ እሺ ካሸሯን ላይ አልመጣም ብለው ደወሉና ልጁ አሁን እህ፣ ከሱ በኋላ የተቆረጠ ትኬት ወጥቶለታል።
ከሌላ ትኬትን ቆርጦ ወጥቶለታል። የዛኛው ሌላ- ራውንድን ያልወጣለት አዎ ራውንዱ ግን አ- ወጥቷል።
አስር አርባ ዘጠኝ ጨዋታ ወጥቶለታል። ጌሙ ራሱ በልቷል
እ፣ እና እሺ፣ ምናልባት ካለ ታይልኛለሽ ከአሸራ አምስት አሸራ አምስት ላይ ከዛ በኋላ ቆርጣ ይሆን
እ፣ ትቆርጣለች። አዎ ፕሮባብሊ አስር ካልሆነ እናንተ ጋር እንደዛው ነው።
እስቲ አዎ ያው በ- በቀን ትኬ- ትኬቱ ቢኖር በዛ ማየት እንችል እ።
ነበር፣ ግን ከሌለ በቅደም የለም።
ተከተሉ ስለሆነ የምናየው። እስቲ ስልኳን እ።
ላኪልኝና እም፣ እዛ- የእሷን ካሸሯን ላኪልኝና ልደውልላት። ምናልባት የምታስታውሰው ከሆነ ከዚህ በኋላ ከዚህ በፊት እንድትለኝ።
እሺ ከሰባ ብር በፊት ነው እያለችኝ ያለችው። ባለ እሺ ሰባ ወጥቷል አለችኝ።
ባለሰባቱ ከዛ ፊት አዎ።
ያለውን ያልወጣው ባለ ስልሳ ነው ያልወጣላት።
በቃ እሺ፣ just in case እሺ፣ እደውልልሻለሁ በቃ ሊያውና እሺ እሺ ይመራል